ሳላየው አለማዩ እ መጨረሻ ላይ ያለው አይደለም። ደው እሺ። hello ሰላም ጤና ይስጥልን። ከቺፕቺፕ ነበረ የምደውሎት።
እሺ ሙሉ አቶ አለማየሁ ነዎታ? አዎ፣ ድንች እያዘዙ ነበረ። ድንች እያዘዙ ነበረ። አሁን
አዎ አንድ ሰው ይጎድሎ ይጎድለዋል እና group ኡ fail ሳያደርግቦት አንድ ሰውን ይጨምሩበት ቶሎ ብለው።
እሺ እንጨምርበታለን።
እሺ፣ እንትኑ እናመሰግናለን።
ቦ- ፓስታ ፓስታው ደግሞ ቀርቶብኛል። በቀደም ያለች ምን አሉኝ?
ፓስታ አዝዤ ነበር እና አልመጣም
OK፣ እሱም እንትን ሆነዋል። መቼ ነበር ያዘዙት?
ከትናንት ወዲያ። ሌሎች እቃዎች መጥተዋል፣ ፓስታው ቀረ። order ግን ከፊል ነበር የፓስታው ቆሉ።
አዎ፣ አላ- አሳውቀውት ነበር ወይስ አላሳወቁም?
አይ አላሳወኩም። ዛሬ ሰጥቼ ነበር።
እሺ፣ በእርሶ ስም ነው?
አዎ እሺ በቃ ይሉታል። እሱንም ለነገ አንድ ላይ ከዚህ ጋር ይመጣሉታል።
እሺ እሺ፣ እናመሰግናለን። እሺ፣ መልካም
እሺ